hello ሰላም ጤና ይስጥልኝ። ቤስት ቤት እሺ ጤና ይስጥልኝ። ትናንት አስገብቼ አልገባም ወደ account።
ወደ ቤስት ቤት ነው ያስገባኸው?
አዎ እሺ ስልክ ስጠኝ። ቤስት ቤቱን አስራ አምስት አስራ ሶስት ስልሳ ስልሳ ሀያ እሺ ዜሮ ዜሮ
ስንት ብር ነበረ?
ስድስት መቶ ስድስት መቶ አዎ እሺ አንዴ ጠብቀኝ። እሺ
እሺ
እሺ ወደ ቤስት ቤት account ገብቷል።
እሺ አመሰግናለሁ።
ምን አመሰግናለሁ።